tranquilo. Hello. ሄሎ
አቤት ሰላም ጤና ይስጥልኝ። ቴሌቪን ቴሌቪን ምን ልርዳዎት?
አብሮ ስትልኝ እንትኑን ለማቋረጥ ልፈልግ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር እ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሲመጣሉ ዝብሮች ስድስት ቁጥር ላይ ለማቋረጥ የሚል አለ። እሱን ይጫኑ።
እሱን እንትን አቋርጧ እሱን ተቋርጧ ብለው የሚል እንትን አቋርጧ አለው። እሱ እንትኑ የእኛ ተቋርጧል ማለት ነው።
ሁሌ ካርድ ሲሞላ በጣም በቃ ዝም ብሎ ነው የሚወስደው።
እስቲ check ያድርጉ። ዘጠኝ ዘጠና አራት ላይ እኛ ጋር አቋርጠውታል። አ? ስድስት ቁጥር ነክተው
እ ስለዚህ ቴሌ ይደውሉና ያሳውቋቸው።
እሺ
እሺ